ጤና ይስጥልኝ ዋሽንግተን ሶና ሞት አሁን ደውዬ ነበረ
ለምን ጉዳይ
ለ እንትን ለማድረግ አንድ ምንድን ነው የሚባለው?
ሄሎ አቤት
ሲቲ ስካን እንትን ለማለት ነው ዘውዲቱ ሆስፒታል።
ለማስነሳት አሁን ደውለው ደውላ ነበር እሺ ነግራችሁ ነበረ። ማን ነው ማን ነው?
ምን ተባሉ ታካሚው ማን ነው? ወደ ዕለተ ማርያም
ምን ነገረውት እኔ ያልገባኝም ጥያቄው እንዴ ሲቲ ስካን ለማስነሳት ነው።
እኮ ሁለት ከ- የጭንቅላት
የጭንቅላት አዎ እኮ ነግራችኋታል እኮ አሁን ደውላ ነበር እና ሁለት ሺ ሰባት መቶ ብር ብላችኋታል እሺ እንመጣለን አላችኋት። ግን በመቆ ስትቆዩ ነው አሁን ድጋሚ የምደውልላችሁ።
በሌላ ስልክ ይደወልሎታል ይህን ስልክ ነው የሰጡት አዎ እኮ ይደወልሎታል ስልኮትን busy አያርጉ እሺ ያኛውም ልስጥሽ ፈልገው ነው አ- አይደለ?
ያንተንም ስጣት። ቆይ አንድም ደግሞ ስልክ ቆይ፣ ቆይ።
ልስጥሽ።
ያዝ በለው።
ያዥው ሀምሳ
ዜሮ ዘጠኝ ሀምሳ ስድስት እሺ
ዜሮ ዘጠኝ አሁንም ቀጥለሽ ሀምሳ ስድስት ቀጥሎ እሺ
ቀጥሎም ሀምሳ ስድስት መጨረሻ
ቀጥ- መጨረሻ ሀያ ያዥ በቃ እየተ- ይደወልሎታል አምቡላንስ ነው አይደል የፈለጉት አዎ እሺ፣ ስልኮትን busy አያርጉ ይደወልሎታል እሺ